hello ጤና ቤት
ትላንትና ወደ ንግድ ባንክ አንድ ሁለት ሺህ አንድ ሶስት ሺህ አስተላልፌ ነበር፣ ግን አልመጣልኝም። process ላይ ነው እያለ ነው። እስካሁን አልመጣልኝ
አልመጣልህ አልመጣልኝም።
Hello Hello።
እሺ አሁን ደወልክበት ቁጥር ነው የኤስቲቤ ስልክ ቁጥር?
አዎ በዚህ ቁጥር
ሶስት ሺህ እና ሁለት ሺህ ነው አይደለ?
አዎ እሺ ይገባል። ሲቻፖ site ላይ ትንሽ የ system delay ስለተፈጠረ ነው okay ያስተካክሉ። ተስተካክሎ እንዳለቀ ይገባልሃል።
okay okay እሺ እሺ